ፈልገዋል።
hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ እና ስራ ለመቀጠር ፈልጌ ነበር። YouTube
ላይ ቪዲዮ ላይ description ላይ link አለ። በዛ link ላይ አድርጉ።
እምቢ ብሎኝ ነው እና እሺ አንድ መረጃ ፈልጌ ነበረ። ስለ ስራ ልምድ ያለው ብቻ ነው የሚሆነው?
አዎ ሶስት አመት እና ከዛ በላይ የስራ ልምድ ያለው።
የሌለው አይሆንም።
አዎ አሁን ላይ የለም። አዎ እዛ የወጣው ማስታወቂያ ሶስት አመት እና የስራ ልምድ ወይም ደግሞ ትምህርት ባይኖራችሁም experience ካለ
okay። ስለዚህ የግድ ወረቀቱ ያስፈልጋል ማለት ነው። የስራ ልምዱ እንደዚሁ normal ነበረ። አሁን የካሜራ ልምድ ነበረ፣ ግን ልምዱን የለኝም። የሚጽፍልኝ የለም። ግን እንደዛ መሆንም አይችልም። hello hello hello hello
እሺ እዛ ላይ list ኡን እዩና apply አድርጊ።
እኮ አይ ልልሽ የፈለግሽ አልሰማሽኝም መሰለኝ። ካሜራ የካሜራ ልምድ ነው ያለኝ፣ ግን normal experience ነው ያለኝ እንጂ የሚጽፍልኝ የለም። እንደሱ አይቻልም። እንዲ ልምድ ታይቶ ምናምን አይቻልም።
ስለዚህ ልምድ ካለሽ ልምድ አለኝ ብለሽ እዛ ላይ ጻፊና ፈተና ስላለው ወረቀት እንዳይጠይቀኝ ስለሆነ okay። እሺ ችግር የለውም። እሺ
አመሰግናለሁ።
እሺ